ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳው?
እንትን ነበር እና በልቻቸው ነበርና አንድ ሺ ስምንት መቶ ምናምን ብልቸው ነበር። ከዛ ከሁሉ ስፖርት ወደ ቴሌብር send አልኩ እሺ እና አልገባም።
እሺ ከ transaction history more ከሚለው አዎ፣ trans- የ account ውስጥ ይገቡና አዎ።
more የሚለው ውስጥ ገብተው ከ transaction history ላይ ያልገባሉትን screenshot አዎ screen ኡ አይደለም አይደለም screen ኡ አሁን transaction ላይ ማለት ነው። ሞክረው አይከፍትም አይከፍትም load ብቻ ነው።
በባንክ በባንክ ቀይር ባንክ trans በባንክ?
አድርገው ይሞክሩ።
እሺ ባንክ ከዛ ይሰራል አይደል?
አዎ
እና ምን ላድርገው ከዛ?
screenshot አድርገው ይላኩ በቴሌግራም
አሃ link ኡት ል- መላክ